ምን ይጮሃል? ሰላም ይላል።
hello ሰላም ነው።
ሰላም
መድኃኒት check ለማድረግ ፈልጌ ነበር እናንተ ጋር ካለ
እሺ፣
እ፣ እንዴት ነው በምንድን ነው የምነግርሽ? አሁን በቃ ልንገር ላንብብልሽ ወይስ?
አዎ ይቻላል።
እሺ እንትን የሚል እ፣ Duodart D U O D A R T ምናምን አይሰማም።
D U እም፣
D U O እም፣ D A
እም፣ R T
እም፣ one አንድ ቁጥር
እህም፣
ከዛ A B
D ነው ምን የመጀመሪያው የመጀመሪያው D U D U B እንደገና ለምን D D D U እም፣
እ፣ D U O እም፣
D A
እም፣ D U O D A እሺ፣
R T ከዛ አንድ ቁጥር እህም፣ ከዛ A B
እም፣ A B P O
እሺ፣ ዴይሊ ፎር ዋን መንዝ የሚል እሱ እንኳን ዴይሊ ፎር ዋን መንዝ እሱ ችግር የለውም። በእርግጥ ላለ ወር ነው የሚለው እሷ ይኖራል። እንዴት ነው ማራጭ ይችላል
እሺ። ቆይ አንዴ፣ ይቅርታ በመስራት ልጠብቅ።
መልሼ ልደውል ወር
እም፣ ፕሪስክሪፕሽኑን ይልኩልኛል ይቻላል። በምን ላክልሽ?
እ፣ በዚህ ቁጥር ነው እኔ ቴሌግራም ላይ ሀይል አ በዚህ ቁጥር በዚህ ቁጥር አ በዚህ ቁጥር እሺ እሺ። ጠብቅ ሀይተኛለሽ አዎ።
እሺ